hello hello hello
ሰላም ሰላም ጤና ይስጥልን
account ለማስመዝገብ ነበር።
ምን አልከኝ
account ለመክፈት ነበር።
account
አዎ register ለማድረግ ነበር።
okay ትችላለህ step ኡን ቴሌግራም ላይ ልላክልህ ወይ okay ይችላል።
ቴሌግራም ላይ ልልክልሃለሁ እሺ እም